hello ጤና ይስጥልን።
ሶል ቬሎ ኪራይ ናችሁ አይደለ?
አዎ
እኔም ደውላችሁ ቪፕላስ ሶሉሽን ከሚባል company ነው እና
እ company አሁን ላይ አንድ app develop አድርጓል እና app ውስጥ ከሀምሳ በላይ service ኦች አሉት። ከነዛ service ኦች አንዱ የቬሎ ኪራይ ነው እና እኛ app ላይ በቀላሉ ተመዝግበው እ store ኣችሁን ማስተዋወቅ ትችላላችሁ። ለምሳሌ ስትመዘገቡ የት እንደምትገኙ ምን አይነት field ኦች እንደ እንትን እንደምትሉ ስልክ ቁጥራችሁ ሰው በቀላሉ ሊያገኛችሁ የሚችልበት ቦታ ምናምን በተጨማሪ ሌሎች ሌሎች መረጃዎች እ ይጻፋሉ እና app ኣችን ውስጥ በጣም ብዙ ከሰላሳ ሺህ በላይ ተጠቃሚዎች አሉበት እና በተጨማሪም ደግሞ ሲመዘገቡ በራሳችን advertising ሰራተኞች፣ በራሳችን ካሜራማኖች፣ በራሳችን ሙሉ ወጪ ለቲክቶክ እና ለ social media የሚሆኑ አጫጭር ቪዲዮዎችን ሙሉ store ኣችሁን እናንተ በምትፈልጉበት መንገድ advert እናደርግላቸዋለን እና ፈቃደኛ ከሆንሽ link ኡን ልኬልሽ እንድትመዘገቢ ነበረ። ምንም አይነት ክፍያ የለውም።
እሺ እሺ ላኪልኝና እንትን
እሺ፣ አመሰግናለን።